Hello መሰረት ነኝ የምታዘዝ Hello hello Hello መሰረት ነኝ የምታዘዝ እሺ መሲ እንትን እ፣ ከተምን ከተምን ይዤ ነበረ እሺ
አርባ ሶስት ሰላሳ አምስት
አርባ ሶስት ሰላሳ አምስት ምን ሆነብህ?
ምግብ ቤት ጋር ስሄድ ca- cancel ተደርጓል cancel ነው አሉኝ።
አርባ ሶስት ሰላሳ አምስት
አዎ ስምህ ማን ነው?
አዎ አርባ ሶስት ሰላሳ አምስት hello
ወይ ቆይ አንዴ እያዩት ነው። እሺ
እሺ እሺ መሲ ለምንድን ነው cancel የሆነው? እ hello ወይ ስምህን እስኪ ንገሪኝ። ስምህ ማን ነው?
ደጉ ነው ደጉ ደጉ ለምንድን ነው cancel የሆነው አሉ?
መብራት ጠ- መብራት የለም እና አሳውቂ አሳውቀናል እኛም cancel ነው ምናምን ብለውናል አለ።
ደጉ አንዴ ጠብቀኝ። እዚህ ላይ cancel ነው ተብሎ ስላልተላለፈ ምግብ ቤት ደውዬ check ላድርግና እደውልልሃለሁ። እሺ
እሺ